ጤና ይስጥልኝ አክስቴ ረዲት ነው ባኩም ረዶ
ወደ ከቺክ ብር ቁማር የሚያጫውቱት እንትን ላይ ዌብሳይት ላይ በአሪፍ ፔይ በኩል ወደ ቴሌ ብር ካሾስ ገንዘብ ብዬ
እሺ
ፔንዲንግ ብሎ ነው የቀረው። አልገባልኝም ወደ ቴሌ ብር።
እሺ ደንበኛችን ሊያወጡት የሞከሩት የገንዘብ መጠን ስንት ነው?
አምስት መቶ ብር እና ስድስት መቶ ብር ሁለቱንም ነው እምቢ አለኝ።
አምስት መቶ እና ስንት?
ስድስት መቶ
እሺ ሙሉ ስሞትን ይቀሩ።
መላኩ አለሙ ደምሴ
እሺ ቴሌብር በዚህ ቁጥር ነው የሚጠቀሙት?
ዜሮ ዘጠኝ አርባ አራትን በአርባ አራት ነው የደወልኩልሽ። አዎ በዚህ ነው አዎ ደንበኛችን። እሺ መረጃውን መዝግብ ይሉታለሁ። አሁን በምነግሮት ቁጥር ወደ ቴሌግራም አካውንታችን screenshot ይልኩልናል። ከኩክ ብር እሺ አካውንት ንገሪኝ።
ዜሮ ዘጠኝ ዘጠና ሁለት
አንዴ ልመዝግብ።
እሺ ዘጠኝ ዘጠና ሁለት ዘጠና
አስራ ሶስት አስራ ሶስት
አስራ ሶስት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት
ይቅርታ ተቆራረጠና አልሰማሁሽ።
ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ አምስት ልድገምልሽ። ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ልክ ነው ደንበኛችን። ከስር ስልክዎትና ስሞትን ያስቀምጡልን።
እሺ እሺ፣ ስለደወሉ እናመሰግናለን። ሌላ የመረዱት ነገር አለ?
የለም እሺ፣ አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ ላይ ያስቀምጡልኝ። መልካም ምሽት ይሁንልዎት።